Hello, can you spell on this switch? Hello,
రాయను can you spell on this switch?
ఉండి సలాం నా ያለናል ሰላም ነው ఆ, సలాం నా
ያለናል ఆ, ఆ, వెస్ట్ వెస్ట్ నా ብሩ ምንም አላስገቡ ምንድን ነው አካውንቱ
ብር አልገባልህም ఆ, ብሩ የም- ብሩ መች ነው አ?
መ- የመች transaction ነው
ఆ, አካውንቱ አካውንቱ አካውንቱ
አውቅ ያለው አይ እ- ብር withdraw አድርገን ያልገባልህ ఆ, ምንም አላስገባ ఆ, ఆ, ምንም አላስገቡም አካውንቱ የመች ነው transaction ኑ የመች ነው ነው ఆ?
transaction ኑ የመች ነው መቼ ነው ያደረግከው withdraw ఆ, ఆ, ከትናንት ወዲያ ነው
አስ አስ አ- ሀ- ሀ- حد ولا حد
እሺ አማርኛ ብዙ አትችልም ነው አይ ሶማልኛ እሺ እ፣ በቃ እሺ ቲም- የ- በቻፓ በኩል ነው አይደል ያደረጉት አ በቻፓ ነው ዊዝድሮ ያደረጉት
አዎ
እሺ ትንሽ ጠብቆና ይስተካከላል። እሺ እ- እሺ እሺ አካውንቱ ያስተካክልሽ ይስተካከላል።
እሺ እሺ እሺ፣ እሱ ስልኩ አይደለም እሱን አይደለም በስልኩ የበስተ ቤት ቁጥሩን እሺ ንገሩኝ። እሺ
አርባ
እሺ ዜሮ ዘጠኝ አርባ እ፣ ሰማንያ ሰባት
እሺ ሰማንያ ሰባት ስልሳ ሰባት ስልሳ ሰባት እ፣ ሰማንያ አምስት ስንት ብር ነው?
እ፣ አንድ ሺ ስምንት መቶ እ፣ እ፣ ዘጠና ዘጠና ሶስት ብር ነው
አንድ ሺ ዘጠኝ መቶ ዘጠና ሶስት ብር።
እ፣ አንድ ሺ ስምንት መቶ ስምንት መቶ ስምንት መቶ። መቼ ነው ቀኑ? ዛሬ ነው እ፣ ትናንትና ነው?
ትላንትና ትላንትና ዛሬ አይደለም
ትናንትና አዎ
በትናንትና የለም። አንድ ሺ
ትላንትና አይደለም ከትናንት- ከማ- ዛሬ ሰኞ አይደለም እ አዎ ዛሬ ሰኞ ነው።
ዛሬ ሰኞ አይደለም እ።
መቼ ቀን ሀ- አንድ ሺ ስምንት መቶ ነው ዘጠኝ መቶ
አንድ ሺ ስምንት መቶ
እ፣ ዘጠኝ መቶ ካሽ ነው out ነው cash out ነው cash out አዎ እኮ ወጪ አይደል? አንድ ሺ ዘጠኝ መቶ ብር ነው።
አዋ አ አ እሺ በቃ processing ላይ ነው። ለቻፓ ሳውቁለታለሁ። እሺ እ፣ እሺ እሺ እሺ እሺ እሺ ወንድሜ፣ እሺ እሺ ጠብቅ ያ ትንሽ ጠመስ በቃ ጠብቀና ቆይተህ ደውል። እሺ እሺ እሺ